አይመጣልሽም አላት። እስኪ ፈልጊያት ይችል ለነገር አይደለም እዚህ ውስጥ አለች አለች እዚህ ላይ
ሄሎ ሄሎ ወዬ፣ ሰላም ከችብችት ነበር ምደውለው።
እሺ፣ ይቅርታ ዛሬ የሚመጣለት detergent order አድርገው ነበር አይደለ?
አረ በቀደም እኮ ነው፣ ሳምንት ነው የሞላው። almost ነገ አዎ።
ሳምንት።
አዎ ልክ ኖት፣ ግን እ፣ አቅራቢዎቹ ስላላቀረቡልን አሁን መ- ማምጣት አልቻልንም እና አዎ።
refund ልናደርግሎት ነበር ከይቅርታ ጋር።
ብሩን አዎ እና okay፣ ሲመጣ እ- check አድርገን እንነግሮታለን። order ያደርጋሉ።
በቃ እሺ፣ አርጉት።
እሺ እሺ፣ ይቅርታ እሺ።
በጣም እሺ፣ ችግር የለም።
መልካም ቀን።
እሺ።